hello ጤና ይስጥልን ቢስትሪክ hello አቤት እሺ ለምንድን ነው እንትን ጨዋታው አልቆ still ግን ያልታረመው ሁለት game ኦች?
እስቲ cashier code ኡን ንገረኝ።
ኮዱ
cashier code ንገረኝ።
cashier code የቱ ጋር ነው የሚኖረው? እንትኑ ከታች ጋር ከትኬቱ ታች cashier code ብሎ አለ። ከ bar code ኡ ታች ማለት ነው።
okay። ID ምናምን የሚለው ላይ አዎ ከታች ማለት ነው። barcode አለ አይደል የሚነበብበት ይሄ አዎ።
በጥቁር በጥቁር ከሱ ታች የለም cashier code ብሎ
cashier code still አላሳየኝም እኔ።
ቁጥሮች ናቸው።
ID ብሎ ነው ያመጣልኝ።
እሺ ID ውን ንገረኝ። እሺ
ኤፍቱ
እሺ ይፈቱ
አንድ መቶ ሀምሳ ስድስት ዘጠና ሰባት ዘጠና ሰባት
ዘጠን- እ፣ ዘጠኝ ዘጠኝ
እ፣ ዲ ዳብል
እሺ
ቢ ፎር
ድጋሚ ቢፎር
ቢ ፎር አዎ ቢቢቢ ሶስት ጊዜ ማለት ነው። ከዛ አራት no no no D D እኮ ነው የቅድሙ እኮ D double ነው እሺ DD ከዛ B four እሺ B four ዘጠኝ ስምንት ዘጠኝ ስምንት
አምስት አንድ አንድ ስልሳ E መጨረሻ
የመች game ነው?
እ፣ የአሁን የዛሬ ማለት ነው እሺ፣ ጨዋታው ግን ልንገርህ አለቀ እ?
ልንገርህ እንትን ኮዱን F የምን ሁለት ደግሜ ልንገርህ check አድርገው አዎ።
ታስትን እሺ ኤፍ ሁለት እ፣ አስራ ሁለት አስራ አምስት አስራ አምስት F ሁለት አስራ አምስት በቃ መጥቶልኛል ነው። እሺ አሁን ሌ- ታርሞልሃል። እሺ የቀሩ ጨዋታዎች አሉ፣ ሁለቱ አልፎልሃል።
እሺ
እሺ። ነይ እስቲ ረዱ